ጤና ይስጥልኝ ውስጥ በኮምፒውተር
አብሮ ይስጥልን። በብራንች ፔመንት ቪዚት በማድረግ ፈልጌ ነበር።
እስከ አምስት ሺህ ብር ብራንች ፔመንት በሚለው ላይ ይጻፉና ይሰጡታል። እሱን ስትወስድ የቴሌብር ስልክ ቁጥሩን ከነ ሙሉ ስሙ አድርገው ቴሌግራም ላይ ላኩልን እና እኛ ቁጥሩን እናረጋግጣለን።
ትላንትናም በእንደዛው ዊዝድሮ አድርጌ ነበረ። አሁን ኩ- የሚገባልኝን coupon code እና የ እ፣ ስም ሙሉ ስም፣ ስልክ ቁጥር ቴሌብር ላይ ያለ ሙሉ ስም ማለት ነው። ከ account ቴሌብር ጋር የሚመሳሰል አዎ የሚመሳሰለውን ሙሉ ስም እና የቴሌብር ሙሉ ስልክ ስም።
ቁጥር አድርገው ይላኩልን።
ቴሌብር ስልክ አድርጌ done ልበል መጨረሻ ላይ አይ ይላኩልን፣ ወ- ቴሌግራም ላይ ይላኩልን። እኛ done ብለን እ፣ እና ያስገባንበትን ደረሰኝ እንሰጥዎታለን።
እሺ thank you እሺ